हेल'
ጤና ጤና ይስጥልኝ ቤተሰብ ቤት እንትን ላይ ያለ
ማራኪ?
ሲቢ ላይ አስገባሁት ብር ከሲቢ ላይ ቻባ ላይ እንትን ያስገባሁት ደስ ይል ኦኬ ከዛ ከዛ ሌሎች ባላንስ ገባ ግን ሰላሳ ብር ገባ ነው
ባላንሱ ገባ ባ- ሌሎች ባላንስ ገባ ግን አንድ ሰላሳ ብር አንድ ጊዜ አልገባ ሰላሳ ብር ይቀራለ አዎ የቀረ ላው አልገባን እስካሁን ላይ
እሺ በዚሁ ስልክ ነው ቤተሰብ ቤት አዎ በስቲ ቢሎ ያ ባንተ አይላ ስልክ ነው ያው በሌ- በሌላ ነው አዎ ዜሮ ስድስት አስራ አምስት እሺ
አስር አስር ዘጠና ስድስት ዘጠና ስድስት ዜሮ ዜሮ ዜሮ ዜሮ አዎ በቃ ዜሮ ስድስት አስራ አምስት አስር ዘጠና ስድስት ዜሮ ዜሮ አ፣ እሺ
ስሪቱን ደግሞ ጠብ- ሰውዬ ወላንቲር ላከው ጠብቀኝ አንዴ ስንት ስንት ብር ነበር ያስገባው
አንድ ባ- ሌሎች balance ያስገባ ዛሬ አሁን ነበረ ዛሬ ዘጠና ስምንት ብር deposit አድርገሃል እሺ
አይደል እሺ፣ አዎ አዎ ገባ እሺ
እሺ አርባም ገብቷል መቶ ዘጠና ሰላሳ ዘጠኝ
ዛሬ እሱ ነው ነው አ ሰላሳ ዘጠኝ የሚለው ነው አይ ሰላሳ ነው
ሰላሳ እስኪ አላገኘውም ሰላሳ ሰላሳ አላገኘውም የመቼ ነው አንድ ጊዜ ሰላሳ አንድ ሰላሳ አለ አንድ ጊዜ።
ቀኑ ቀኑ የመቼ ነው ዛሬ ነው ዛሬ ነው እሺ አንዴ ጠብቀኝ
አዎ screenshot ላይ እንትን ቴሌግራም ላከው ልካል
አለካ ሰውዬ አይቷል አሁን ምን አልከኝ ሰውዬ አይቷል አሁን ላከው ማን ነው ስምህ እዛ ላይ
ማኔጃው ላይ ላከው እሺ ይሄ ስልኩን ደግሞ check አድርገው balance ይሄን ስልክ ስልኩን የአሁኑ ስልክ የአሁኑ ነገር ደግሞ share አድርጎት ዛሬ ያስገባል።
እስኪ ቆየሽ አንዴ ይኸውልህ ዛሬ የነበሩትን ላሳይ በሙሉ እ፣ ዘጠና ስምንት ብር balance ሆኗል አርባ ሆኗል መቶ ብር ደግሞ pending ላይ አለ መቶ ብር የቀረ አለ
pending አለ አ ይገባል እሱ ደግሞ ትንሽ ቆይቶ ይገባል እሱ እግ- መቼ እስካሁን መቼ ይገባል?
ማልከኝ
መቼ ይገባል? አሁን ይግባ። እሱን ይፈልጋል። አሁን balance የለም።
እሺ ቶሎ እንትን እንዲ እንዲደረግልህ ከፈለክ screenshot ብሩን ትልካለህ። የመቶ እ?
ብሩን ሰማኝ እንዴ የመቶ አዎ።
ብሩን screenshot ትልክልናለህ በቴሌግራም እሺ፣ በቃ ከዛ ሪፖርት ይደረግልሃል ማለት ነው።
እሺ፣ እሺ። አሁን እሺ።
እሱ ይገልጻል። እሺ።
አዎ መቶ ብሩን ላክ screenshot።
በአንድ ጊዜ ዘጠና ዘጠና ስምንት ያ- ያለው ካ- አላ- ገብቷል፣ እሱ ገብቷል።
እሱ አጠገብ ያለ ነው። ዛሬ ነው ምን አልከኝ? እሱም ዛሬ ነው።
ዛሬ ነው አለም መቶ አዎ።
ብሩ።
አዎ እሺ፣ አሁን እሱ ነው እሱ ይገልጻል።
እሺ አድርገህ ላክልህ በቴሌግራም። እሺ